hello ጤና ይስጥልኝ ችብችብ
ሰላም ነው እንዴት?
ሰላም ትላንትና order ነበር እና ቅድም ተደውሎ ነበር return የተደረገ order ማለት ነው።
እሺ ከዛ ለነገ ስትለኝ አይ በቃ ይቅርሁን ለሰኞ መሆን ይችላል ስላት እሺ ብላይ ነበር ነው ወደ ነገ ለማስቀየር ነበር ለ- ወደ እሑድ እንዲሆን ሉት ውድ አዎ ውድ እንዲሁም ማለት እሺ ችግር የለም እስኪ ንገሩኝ ቁጥሮትን ዘጠኝ ሰላሳ ሰባት ሰላሳ ሰባት አርባ አምስት አርባ አምስት አስራ ሶስት አስራ ሶስት አስራ ስንት አሉ አስራ ሶስት አስራ ሶስት okay እሺ okay ናትናኤል በሚል ነው አዎ አዎ okay እሺ location ኑት የት ነው እዛው ቢሮ
okay እሺ እሺ complain ሊያስገብተናል በቃ ለሰኞ እንግዲህ አጥፍተን ለእሑድ እናደርጋለን እሺ በቃ እሺ አመሰግናለሁ መልካም ቀን እሺ መልካም ቀን